distribute.
Uh, you know. You know. You know.
ይሰማል ይሰማል። ጤና ይስጥልኝ ዲስትሪክት
እንትን በቴሌግራም ልኬላት ነበር አሁን እና እዩን እያውና እንደሚሆን አድርግልኝ።
እሺ። ቴሌግራም ላይ ስም ማን ነው?
ዘመቻ
ማን ዘመቻ ዘመቻ ነው የሚለው?
አዎ
እሺ። ኦኬ ላስት አልፈ
እ አንድ ይዘ
ሄሎ
አቤት ሰላም ነው፣ እንዴት ነው ዘመቻ?
እግዚአብሔር ይመስገን።
አለን ሰላም ነው።
እ፣ አለን። ቲኬቱ የላክልኝ ቲኬት ላይ ማለት ነው ሎስት የሆነ ማች አለው።
እ lost የሆነ match አለው። የላከው ቲኬት አለ አይደለ?
አዎ እሱን ኮዱ እንደዚህ አይነት ሊ- ላኪልኝ ብያት ነበር እኮ ስላክልኝ ምን ሌላ መሰለህ?
ነው።
አይ እ፣ በ cashier code ነው የሚወጣው። ጨዋታውን ለመድገም ነው አይደለ?
አዎ እሱን ነው የፈለኩት።
በ cashier code ነው የሚወጣው። ግን መሰለህ ያ ቲኬቱ ላይ አንድ ጨዋታ lost አለው።
እኮ ያተቀንሰ ኮዱን ስጠኝ ነው አሁን
እሱ ወጥቶ ላይ አያወጣልኝም። አሁን lost ካለው normally ምንድን ነው የምታደርገው? ስልክ ውስጥ ገብተህ setting ውስጥ ትገባና የስልክ የ browser setting ውስጥ እሺ deskto- desktop site የምትላለች option እሺ እንደ ኮምፒውተር አድርጎ display እንዲያደርግልህ ማለት ነው።
እሺ ከዛ እሱን ከተጫንክ በኋላ ወደ Best Bet account ስትገባ ምንም እንትን የሚል ይመጣል፣
እሺ load- load ticket የሚል ይመጣል። load ticket ውስጥ ነው cashier code የምታስገባው። እሺ
እሺ ኮምፒውተር ላይ ማውጣት
ኮምፒውተር ካለ በኮምፒውተር ቀጥታ ብትገባ Best Bet ብለህ ይመጣልሃል።
እዛ ግን ላይ በስልክ ኮምፒውተር ላይ እኮ ሞክሬዋለሁኝ አላወጣም ብሎኝ ነው።
lost የሆነ ቲኬት ስላለው ነው። lost ሲሆን ቲኬቱ አያወጣውም።
በቃ አዎ፣ lost ticket ገና ያልተጀመረ ሲሆን ነው ደግሞ። እሺ እሺ አመሰግናለሁ።
እሺ፣ ችግር የለም።